አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ አለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል አስራ ሶስትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ነፃነትን ልትወልድ ሀገሬ ምጥ ላይ ናት። ለሀያ ስድስት ዓመት ሦስት ጊዜ አርግዛ ነፃነቷን ልትወልድ በምጧ ተይዛ በወያኔ አጋዚ በግፍ በቅጥቀጣ ወልዳ ላፈር ሰጠች፣ ሀገር ያልታደለች። እናም ለአራተኛ ጊዜ አሁንም ምጥ ላይ ነች።
Hurriyerevi sivai odaşo wattan kai ku koi bai kuchuta.
biyya koo bilisummaa dhahu qiniphuu irra jirti. ውበቷን አጥፍቶ ወያኔያው ካንሰር ፍሬ እንዳታፈራ ተቀጥቅጣ በዘር ለብዙ ዘመናት ተንጣ ተንጣ ተንጣ ተንጣ መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥ ላይ ናት በሬዎቿ ሕይወቱ ነፃነት ልትወጣ ነፃነት ሲጨኘ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥ ላይ ናት። በአራቱም ማዕዘን ያላችሁ አስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳያስወርዳት አብራችሁ አምጡ ስልፋሽ ጉልበት ሆኗት። አቦ ዳር ተዳቁሙ ይገላግልሽ በሏት። አገሬ ምጥ ላይ ነች። My country in labor to deliver freedom yes freedom ለአስርተ ዓመታት አርግዛው የነበር ነፃነት ልትወልድ የእንግዴ ልጅ ልትቀብር ወያኔን ልታወርድ በቀሩት ልጆቿ እየተደገፈች አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት አገሬ ምጥ ላይ ነች።
Hurriyerevi sivai odaşo wattan kai ku koi bai kuchuta.
biyya koo bilisummaa dhahu qihinquu irra jirti አይዞሽ ውድ አገሬ ልትገላገኝ ነው አመርታ አልቅጠውም አብሮሽ እያማጠ ነው ከባራ ፈንጋዩ ወያኔያዊ ስርዓት ጠዋትና ማታ ልጆቿን እንደ በግ ከሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳ እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ ተንጣ መለስ ብሎ ዘሮ ደግሞም እንዳይመጣ ምጥ ላይ ናት ሀገሬ በልጆቿ ሕይወት ነፃ ልትወጣ። አዎ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረቅ አራት ቤቷ ሆና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አምጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አዎ ሀገሬ ምጥ ላይ ናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነፃነት ልትወልድ ሀገሬ ምጥ ላይ ናት። ብየኮ ቢልሱማ ረሁም ቂንፉ እረጅልቲ ነፃነት ትጨኘ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደ ነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አምጣ አገሬ ምጥ ላይ ናት። አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት አገሬ ምጥ ላይ ናት።
ከመጻሕፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል 13 ምዕራፍ 23 መበታተን ደብረ ታቦር እያለሁ በመሃልና በምስራቁ የሰሜን ግንባር ክፍል የነበሩ አስተማማኝ ሰዎች አገኘው። ያም ማለት ራስ ካሳና ራስ ሙሉጌታ በነበሩባቸው ግንባሮች ነው። ከሰማሁት ሁሉም ነገር የተረዳሁት የሆነውና የተደረገው ነገር በሙሉ እኛ ላይም እንደሆነው ነበር። ለውጥ ቢኖር አሰላለፍና ትብብር እንደኔ ሰዎች ደረጃ አልነበረም። በመጀመሪያ በህዳር ወር ማለት ነው በኢትዮጵያውያን ዘንድ ትኩስ ስሜትና ፍላጎት ስለነበር በመጀመሪያዎቹ ውጊያዎች አስደናቂ ድሎችን ተጎናጽፈው ነበር። ወደ 20 መድፎች፣ ብዛት ያላቸው የአውቶማቲክ መሳሪያዎች፣ ጠመንጃዎችና ጥይቶች በኢትዮጵያውያን እጅ ወድቀዋል። በራስ ካሳ በኩል አድዋን መልሶ መውሰድና በራስ ሙሉጌታ በኩል ደግሞ መቀሌን ማስመለስ የጊዜ ጉዳይ ብቻ መስሎ ነበር። በጦሩም በኩል ጣሊያኖች የያዟቸውን ቦታዎች በአጭር ጊዜ ውስጥ ለቀው እንደሚሄዱ ጥርጣሬ አልነበረም። ነገር ግን የጦር ሚኒስትሩ ራስ ሙሉጌታ ለስራው ብቁ አልነበሩም። ታማሚና ሽማግሌም ነበሩ። የመምራት ችሎታም አልነበራቸውም። ስለ ዘመናዊ ጦርነትና ውጊያ ዕውቀቱም አልነበራቸውም። እንደሳቸው ከሆነ ስራውን ለሌላ ሰው ሰጥተው ወደ ገዳም ይሄዱ ይቀላቸው ነበር። ግን ስራው በግድ ነው የተሰጣቸው። ለምን ያገሩ ሰዎች ይህን እንዴት ሊረዱ አልቻሉም? በተለይም ለስራው ብቁ የሆኑ ሌሎች አዛዦች እያሉ ከአዲስ አበባ የሚመጣው ጥቃት እንዳትፈጽሙ፣ ዝም ብላችሁ ጠብቁ የሚለው ትዕዛዝ ተስማምቷቸዋል። ለሽማግሌው የሚመች አልጋ ላይ ተኝቶ ማደሩ ጥሩ ነገር ነበር። የነበሩት ደህንነቱ የተጠበቀ በአምባራዶን በሚገኝ ዋሻ ነበር። ዋሻው እንደ መኖሪያ ቤት ተደራጅቶ ስለነበር የጎደላቸውም ነገር አልነበረም። ይህ አይነቱ ሰላም ለረጅም ጊዜ በቆየ ቁጥር ለራስ ሙሉጌታ ጥሩ ነበር። ያ ግን ከብዙ ወራት በኋላ ጣሊያኖቹ እረፍትና ምቾቱ በቃ እስኪሉ ድረስ ነበር። ከዚያ ግን ተረስቶና ተንቆ የነበረ አንድ ነገር መታወቅ ጀመረ። የወታደሮቹን ስሜት ለመጠበቅ የተደረገ ምንም ነገር አልነበረም። የጠላትን ፕሮፓጋንዳ በተጋነነ ሁኔታ መቀበል ጀምረዋል። ለጦሩ የሚበቃ ቀለብም አልተዘጋጀም። የጦሩ የጤንነት ሁኔታ ጦርነት ለመዋጋትና ለማሸነፍ ወሳኝ ነገር መሆኑም ተረስቷል። በተጨማሪ ደግሞ እውነተኛ ባልሆነ ተስፋና መረጋጋት ስሜት ራሳቸውን ሞልተዋል። ጣሊያኖች እንደዚህ ያለ የኢትዮጵያ ጦር ማጥቃት አይችሉም። ጄኔቫ የሚካሄደው ውይይት ደግሞ ውጤታማ የሆነ ጣሊያንን የማግለል ውሳኔ ይሰጣል። ስለዚህ በጥቂት ሳምንታት ውስጥ አውሮፕላኖቹ ጭጭ ይላሉ፣ ጠላትም ለሰላም ይደራደራል የሚሉ ተስፋዎች ነበሩ። የዚህ ሁሉ ምክንያት ውጤት የማይቀር መከራና ውድቀት አስከተለ። እንግዲህ አንድ ሰው ሽማግሌው ሙሉጌታ ላይ ፍርድ ከሚሰጥ ዝም ብሎ ቢያማርር ይሻለዋል። እርግጥም በራሳቸው ሰዎች በችኩሎቹ ኦሮሞዎች እጅ ወድቀው ስቃይ ከሚደርስባቸው የደረሳቸው ዕጣ የተሻለ ነበር። የራስ ካሳ ጉዳይ እንደ ኢትዮጵያውያን ፍርድ አሰጣጥ በጦር አዛዥነት ከመጣ ዜሮ ነበሩ። ወታደር ከመሆን ይልቅ ቄስ ሆነው ቢያገለግሉ ይሻላቸዋል ይሉ ነበር። ባጠገባቸው ግንባር እንደነበሩት እንደ ራስ ሙሉጌታ የራስ አነሳሽነት የላቸውም ነበር። በጠቅላላው ጦርነት ጊዜ ምንም አይነት ውሳኔ በግላቸው ወስነው አያውቁም ይባላል። በእሳቸው ፋንታ ወይም ንጉሱ አለዚያም ራስ ስዩም ነበር ውሳኔ የሚሰጡት። ከንጋቱ ጀምሮ እስከ እኩለ ቀን ድረስ ራስ ካሳ ቁጭ ብለው ዳዊት ነበር የሚደግሙት። በጣም አስፈላጊና ወሳኝ ጉዳዮች ቢኖሩ እንኳ ዳዊት በሚደግሙበት ጊዜ መረበሽ የለባቸውም። በቅዱሳን በዓላት ቀኖች ምንም አይነት ጠቃሚ ሥራ አይሰራም ነበር። በየወሩ ደግሞ እነዚህ በዓላት በተከታታይ ነበር የሚመጡት። በአምስተኛው ቀን፣ በሰባተኛው፣ በአስራ ሁለተኛው፣ በአስራ ዘጠኝ፣ በሀያ አንድ፣ በሀያ አራት፣ በሀያ ሰባት እና በሀያ ዘጠኝ ይውላሉ። ሰባ ሺህ የሚሞላው የራስ ካሳ ሰራዊት ስነ ስርዓት አልነበረውም። የአካባቢው ገበሬዎች ይዘረፋሉ፣ ቤታቸው ፈርሶ ለማገዶም ይሆን ነበር። የማጥቃት እርምጃ እንዳይወስዱ ቢታዘዙም ብዛት ያለው የጦር ክፍል መሪዎች በራሳቸው አነሳሽነት አጠገብ ወዳሉ ሰፈሮች ይሄዱ ነበር። ብዙ ጊዜም ከጠላት ጋር ይጋጩ ነበር። ሌላው የሚባለው ደግሞ ራስ ካሳ አንድ ወይም ሁለት ብር ከሚያወጡ ወታደር በረሃብ ቢሞት ማየት ይቀላቸው ነበር። የጦርነቱ ካዝና በመቶ ሺህ የሚቆጠር ብር የያዘ ነው። ካዝናው በስምንት ጸሐፊዎች ነበር የሚጠበቀው። ጸሐፊዎቹ ለየግላቸው ሆነው ነው የሚሰሩት። ያ ማለት ቀላል ወይም ትልቅ ግምት የማይሰጠው ወጪ እንኳ በስምንት የተለያዩ መዝገቦች ላይ መስፈር ነበረበት። አንድ ጸሐፊ ከጎደለ ደግሞ ምንም አይነት ክፍያ አይደረግም ነበር። ረሃብ፣ በሽታ በተለይም ፈንጣጣና ተቅማጥ የራስ ካሳን ሰራዊት ከማንም ሰራዊት በላይ ከራስ ደስታ ሰራዊት በስተቀር በጣም ነበር የወረረው። እንደዚህ ሆኖ በሺህ የሚቆጠር ብር በራስ ወዳዱ ሰውዬ አልጋ ስር ተቀምጦ ነበር። ብሩ ብዙ የተራቡ ሰዎችን በመመገብ ለታመሙ ሰዎችም እርዳታ መስጠት በቻለ ነበር። ውድም ቢሆን የሚሸጥ ምግብ ነበረ። በእርግጥ የራስ ካሳ ሰራዊት ውድቀት እንደ ራስ ስዩም ያለ ብልህ አማካሪ ባይኖር ኖሮ ቀደም ብሎ ነበር የሚመጣው። ራስ ስዩም ራሳቸው ዋና አዛዥ አለመሆናቸው የሚያሳዝን ነገር ነው። ስዩም ልምድ ያላቸው ፈጣን፣ ከማሰብ ችሎታ ጋር ቆራጥ፣ የሚከበሩና ተወዳጅ የጦር መሪ ነበሩ። ስዩም መሪ ቢሆኑ ኖሮ ከግድ የለሹ ቄስ ቢጤ ራስ ካሳ የተሻለ ውጤት ያመጡ እንደነበር ግልጽ ነበር። ራስ ካሳ በነበራቸው የመንገብገብ ባህሪ ወላዋይ፣ የሚርበተበቱና ግድ የለሽ በመሆናቸው ይጠሉ ነበር። ያልተጠበቀ የጠላት ማጥቃት በኃይለኛ ግፊትና በተቀናጀ ከበባ በምስራቅ በኩል ሲመጣ የራስ ካሳ ሰራዊት በጀግንነት ነበር የተዋጋው። ግን ሙሉ ስሜት አልነበረውም። መከበባቸው መቃረቡን ሲያውቁ ደግሞ የማይቀረው መበታተን ተጀመረ። ከዚያም እንደ ራስ እምሩና እንደ ደጃች አያሌው ሰራዊት በተከዜ በኩል ሽሽት ተጀመረ። መጠኑ ግን ተሰምቶ የማይታወቅ አይነት ነበር። ረሃብ፣ በሽታና ድካም ከውስጥ በኩል የሰለጠነው ሰቆቃ አየር ላይ የተናደዱ ገበሬዎች በጎን በጎን አስቸጋሪው ምድር ከእግር ስር እንዲህ አይነቱ የመከራ ብዛት በአንድ ቦታ በአንድ ላይ ሲከሰት የሚያስከትለውን ውጤት ማን ነው መገመት የሚችለው? ጥቂት ወታደሮች አስከትለው ራስ ካሳ በሌሊት ጋልበው ማምለጥ ችለዋል። ነገር ግን ሲንገበገቡለት የነበረው ስንት የተራቡና የተቸገሩ ወታደሮች መርዳት የሚችለው ያ ሁሉ ገንዘብ በየመንገዱ ተበትኖ የገበሬዎች ሲሳይ ሆኗል። በንጉሱ የመጨረሻው ውጊያ ጊዜ በሚታየው ድራማ ተስፋ የቆረጡት ሁኔታውን በትክክል ይሁን በስህተት አሳዛኝ ነው ያሉት ራስ ስዩም በጦርነቱ ከመሳተፍ እምቢ ብለው እንደነበር ይነገራል። ውጊያውን ከፍታ ያለው ቦታ ላይ ሆነው መመልከት ብቻ በቅቷቸዋል። ጦሩ ወደ ኋላ እንዲመለስ ሲደረግ የገበሬዎች ማጥቃትና ሽብር ከፍተኛ ደረጃ ላይ ደረሰ። ፊታውራሪ አዮ የተባሉ ሰው ንጉሱ በነበሩበት ውጊያ ከተካፈሉ በኋላ ከደብረ ታቦር የሁለት ቀን መንገድ ወደሚሆነው ወደ ትውልድ ቦታቸው ወደ ሰማዳ ሽሽት ጀመሩ። ሰውየውና ሦስት መቶ የሚሆኑት ወታደሮቻቸው እየተዋጉ ነበር ማለት የቻሉት። ግን የስማዳ ድንበር ላይ ሲደርሱ ወደ አንድ ሺህ የሚሆኑ ገበሬዎች ፊታውራሪውንና ወታደሮቹን ለመዝረፍ ይጠብቁ ነበር። ከቤተ ክርስቲያን ጀርባ መሽገው ከተቀመጡ በኋላ ፊታውራሪ ለገበሬዎቹ መልእክት ላኩ። ማንነታቸውን ገልጸው ወደ ትውልድ ቦታቸው ያለምንም ችግር እንዲያልፉ ጠየቁ። የተሰጠው መልስ ግን ፊታውራሪውና ወታደሮቹ ከለበሱት ሱሪና ሸማ በስተቀር ጠመንጃና ጥይት ሆነ ሁሉንም ነገር እንዲያስረክቡ ነበር። አዮ ለማስረከብ ሳይስማሙ ሲቀሩ ገበሬዎቹ ማጥቃት ጀመሩ። ፊታውራሪ በያዟቸው ጠመንጃዎችና ከውጊያ በማረኩት ሁለት አውቶማቲክ መሳሪያዎች መልስ መስጠት ጀመሩ። ከቤተ ክርስቲያኑ ፊት ለፊት በሜዳው ላይ ኃይለኛ ውጊያ ከተካሄደ በኋላ ገበሬዎቹ መንገድ መልቀቅ ጀመሩ። ስድስት መቶ የሚሆኑ ሰዎቻቸው ከሞቱ በኋላ የሀገራቸውን ሰዎች ለመርዳት ፈቃደኛ ሆኑ። ጦሩ ከተበተነ በኋላ እንደዚህ አይነቱ አጋጣሚ እንግዳም አልነበረም። ስለ ኢትዮጵያውያን የሰማሁትን የጀግንነት የድፍረትና ሞት አይፈሪነት ብጽፍ በብዙ አስገራሚ ይዘቶች ብዙ መጻሕፍት ይሞላሉ። በጣም አስተማማኝ የሆኑ ጥቂት ምሳሌዎችን መጥቀስ እፈልጋለሁ። በራስ ሙሉጌታ ሰራዊት ስር የነበሩ የከምባታ ተወላጅ ወታደሮች ቡድን በመቀሌ ባለው የጣሊያኖች ካምፕ ጎን በሚገኝ ዋሻ ብዙ ቀለብና ሌላም ንብረት ጨምሮ እንደሚገኝ ይሰማሉ። ካዛዣቸው ፈቃድ ሳይጠይቁ በሌሊት ሾልከው በመውጣት የኪሎ ሜትሮች ርቀት ያለውን ሜዳ ያቋርጣሉ። ሜዳው በጣሊያኖች ባውዛ መብራት በየጊዜው ይፈተሻል። ሆኖም መብራቱ ሲመጣ ወደ መሬት ተወርውረው ልጥፍ በማለት ሳይንቀሳቀሱ መብራቱን ማሳለፍ ለእነዚህ ሰውነታቸው ቀላል ለሆኑ ሰዎች እንደ ጨዋታ ነበር። መጥፎ ነገር ሌሊቱ ባለበት አልቆየም። የከምባታ ወታደሮች ከጦር ካምፑ ሲደርሱ የንጋት ኮከብ መውጣት ጀመረች። ሲያዳምጡ ምንም ድምፅ የለም። ከፊት ለፊታቸው ግን ባለሾህ የሽቦ አጥር ነበር። ምንም የያዙት መቁረጫ መሳሪያ ስላልነበራቸው አጥሩ ለነሱ የሚጣስ ሆኖ አልተገኘም። ለትንሽ ሰከንዶች ግራ መጋባት ተፈጠረ። ከዛም በሹክሹክታ ለአጭር ጊዜ ውይይት ከተደረገ በኋላ ድምፅ የሌለው በመቶዎች የሚቆጠሩ እጆች መሬቱን መጫር ጀመሩ። በአጋጣሚ መሬቱም ቀለል ያለ ነበር። ብዙ ጊዜ ሳይወስድ ሁሉም ከሽቦ አጥር ስር በቆፈሩት መሬት በኩል እየተሳቡ አለፉ። ጠመንጃቸውን ትከሻቸው ላይ አድርገው ጩቤዎቻቸውን በጥርሶቻቸው ነክሰው ይዘው እየተሳቡ ጋራውን መውጣት ቀጠሉ። ጋራው ላይ ዋሻዎች በረድፍ ሜትሮች ከፍታ ባለው ጉብታ ላይ ይታያሉ። አንዱ ባንዱ ላይ እየተረማመዱ የሰው መሰላል ላይ በመውጣት በያዟቸው ጩቤዎች ጠባቂዎቹን ጭጭ አደረጉ። ዋሻዎች ውስጥ ያለውን ለማየትና የሚመረጠውን ለመምረጥ እሳት አበሩ። በመጨረሻም ከባድ ከረጢቶችን ይዘው ወጡ። ዱቄት፣ ስኳር፣ ዘይት በጠርሙስ፣ ጥይቶች፣ ካኪ ዩኒፎርም፣ ሌሎችም ብዙ ነገሮች ይዘዋል። በትከሻቸው ደግሞ ሶስት ወይ አራት ጠመንጃዎችን ተሸክመዋል። ነገር ግን የቀን ብርሃን ወጥቷል። የተዘረፈው ንብረት ቀርቶ ራስን ማዳን ከተፈለገ ወጥቶ በሜዳው በኩል መሄድ የማይታሰብ ነገር ነው። ያለው አማራጭ ሌሊት ውስጥ ሲመጣ መጠበቅ ነው። ከዋሻዎቹ ወደ ጦር ካምፑ የሚወስደውን ትንሽ መንገድ ለአንድ ቀን ዘንግተው መያዝ ይችላሉ። ውሃ ለማግኘት ግን ምንም እድል የለም። ነገር ግን ስለዛ ምን አስጨነቃቸው? ውሎውን ብዙ የጠላት ጥቃቶችን መቋቋም ነበረባቸው። ከአውሮፕላኖቹ የሚተከሰው አውቶማቲክ መሳሪያ ጥይቶች አረበረበባቸው። እነሱ ግን በከረጢት ከተሞሉት ዱቄት ጀርባ ስለመሸጉ ግድም አልሰጣቸውም። መምሸት ሲጀምር ጋራው በነጭ ዱቄት ተሞልቷል። ከሰዓት በኋላ ሲሆን አጥቂዎቹ አቆሙ። የታሰበው ሰዎቹን በረሃብና በውሃ ጥም የግድ እንዲወጡ ማድረግ ነው። በመጨረሻም የከምባታ ተወላጆቹ የናፈቁት ሌሊት ሲመጣ የጣሊያኖች ባውዛ መብራት ሰዎቹ በመጡበት መንገድ በኩል ያለማቋረጥ ይበራ ጀመር። እንደዛም ሆኖ እጃቸውን አልሰጡም። በጸጥታ መሬት ለመሬት እየተሳቡ በመጡበት ሳይሆን በጋራው በሌላ በኩል መብራት አልፎ አልፎ በሚበራበት ቦታ መሄድ ጀመሩ። ትላንትና ማታ እንዳደረጉት ሁሉ በአጥሩ ስር ቆፍረው መሽሎክ ጀመሩ። የመጨረሻው ሰው በአጥሩ ስር ሾልኮ እንደጨረሰ ተነቃባቸው። ወዲያውኑ ጫካው በእንቅስቃሴዎች ተሞላ። ጠመንጃዎች፣ አውቶማቲክ መሳሪያዎች ሲተኩሱባቸው ጀመር። መድፉም አልቀረም። ነገር ግን ድምፅ እንጂ ትንሽ ጉዳት ነው የሚያደርሰው። ሰዎችም ነፍሴን አውጪኝ ብለው በሜዳው ተበታትነው መሮጥ ቀጠሉ። ወዲያውኑ ከጠመንጃ ተኩስ ርቀት ውጭ ሆኑ። ራሳቸውንና የዘረፉትን ማዳን ቻሉ። ለነሱ የተዘረፈው ነገር የህይወት ያህል ጠቃሚ ነበር። አስር ሰዎች ወደ ኋላ ቀርተዋል። ስንት ሰው ይቁሰል፣ ስንት ሰው ይሙት፣ ማንም የሚያውቅ ሰው የለም። ጦርነቱ እንደተጀመረ የደጃዝማች አያሌው ወንድም ደጃዝማች አድማሱ የጣሊያኖች ጓደኛ ናቸው፣ አገራቸውንም ለመክዳት ከጣሊያኖች ጋር እቅድ አላቸው ተብለው ተከሰው በንጉሱ ትዕዛዝ ለብዙ ሳምንታት እንዲታሰሩ ተደርገው ነበር። ሆኖም ምንም ማስረጃ ስላልተገኘ በነጻ ተለቀቁ። ይህንን የሐሰት ክስ መሆኑን ለማስመስከር አድማሱ ለአባት አገራቸውና ለንጉሱ ታማኝነታቸውን የሚያሳዩበት አጋጣሚ እየጠበቁ ነበር። ነገር ግን ከመጀመሪያውም ለክሱ ምክንያት የሆኑት ራስ ካሳ የአድማሱን የእጁ ግዛት ይመኙ ስለነበር አድማሱ ስማቸውን ለማደስ የሚፈልጉበትን አጋጣሚ ሁሉ ይከለክሏቸው ነበር። እንዲህም ሆነ። አንድ ትንሽ የሆነ የጣሊያኖች ካምፕ ሁልጊዜ ኢትዮጵያውያን ላይ በርቀት እየተኮሰ ያስቸግር ነበር። ይህን የመድፍ ተኩስ በብዛት የሚቀበለውም የአድማሱ ሰራዊት ነበር። ስለዚህ አድማሱ የጣሊያኑን ምሽግ ጥሰው ለመግባት ራስ ካሳን ደጋግመው ፈቃድ ጠይቀው ነበር። ራስ ካሳ ግን የሰው ሕይወት ቢጠፋ የሚሰጠው ጥቅም የለም በማለት ከለከሏቸው። ደጃዝማች አድማሱ ራሳቸው ወሰኑና አንድ ቀን በንጋቱ ላይ አንድ ሺህ የሚሆነውን ሰራዊታቸውን እንዲያጠቃ ትዕዛዝ ሰጡ። ራሳቸውም ቢሆን በጣሊያን የተሰራ አውቶማቲክ መሳሪያ ሲተኩሱ ዋሉ። እኩለ ቀን ሲሆን ተራ በተራ ያደረጉት የማጥቃት ሙከራ አልሰራም። ራሳቸው አድማሱ በመሳሪያው ግለት ምክንያት እጃቸው ውሃ መቋጠር ሲጀምር፣ አጥቂዎቹ ጥቃቱን የማቆም አዝማሚያ ላይ ነበሩ። ራስ ካሳ ውጊያው ትርፍ የለውም ብለው ነው ያሰቡት። ያውም አጠገባቸው ያሉ ሰዎቻቸው ተጨማሪ ኃይል ለእርዳታ እንዲላክ ቢወተውቷቸውም ሰዎቹ በሺዎች የሚቆጠሩ ወገኖቻቸውን ለመርዳት ዝግጁ ነበሩ። አይሆንም። ራስ የፈለጉት ጠቅላላው አጥቂ ጦር ከአዛዡ ጋር እንዲደመሰሱ ነው። አድማሱ የራስ ካሳን ትዕዛዝ መጣስ ማለት ምን ማለት እንደሆነ ማወቅ አለበት። ያም ሆኖ ደጃዝማች አድማሱ ማቆም አልፈለጉም። ተስፋ በሌለው ሁኔታ ይመጣል ተብሎ ሲጠበቅ የነበረው ተጨማሪ ኃይል አለመምጣቱን ሲያዩ የእጁ ጎበዞች ሰዎቻቸውን ለመጨረሻ ጊዜ ለማጥቃት እንዲሞክሩ ያበረታቱ ጀመር። ተሳካላቸው። ልክ ከቀኑ ዘጠኝ ሰዓት ከመሆኑ በፊት የመጀመሪያው የኢትዮጵያ ሰራዊት የካምፑን አጥር ጥሶ ገባ። የጨበጣ ውጊያ ነበር። አንድ የበታች መኮንን ሀያ የሚሆኑ ወታደሮችን ይዞ እየተኮሰ ያስቸገረውን አንድ መድፍ ለመውሰድ ወስኗል። መድፉ በጥሩ የተጠበቀ ቦታ ነበር። መኮንኑ ሰዎቹን ሰበሰበና ከሁለት ቦታ ከፍሎ በጎን በጎን ካሰለፈ በኋላ ራሱን በመካከል አደረገ። አሁን እኔ ፊት ለፊት ወደ መድፎ አፈሙዝ ስሮጥ እናንተ በጎን እንድታጠቁ አትፍሩ። የሚተኮሰውን ጥይት እኔ እቀበለዋለሁ። ያን ትዕዛዝ ከሰጠ በኋላ ቀጥታ ወደ መድፉ አፈሙዝ ፊት ለፊት ሮጠ። መድፉም ለተኩስ ተዘጋጅቶ ስለነበር ተተኮሰ። ሌሎቹ ወታደሮች እየጮሁ ወደፊት በመሮጥ መድፉን ሲተኩሱ የነበሩትን ስድስት የጣሊያን ወታደሮች ጭጭ አደረጓቸው። ነገር ግን ኢትዮጵያዊው መኮንን አዛዣቸው ላይመለስ ለዘላለም ሄደ። ምዕራፍ 24 በመጨረሻም ስልጣኔ ድንገተኛ አውሮፕላን ማረፊያ አለመኖር። ግንቦት 12 ቀን ፒርዚዮ ቢሮሊን ተቀበል። ቢሮሊ የምድር ጦር ጀነራል ነው። የባዶሊዮ ቀኝ እጅ ሲሆን በቅርቡ ደግሞ የአማራ ገዢ ተብሎ ተሰይሞ መኖሪያውን በጎንደር አድርጓል። የደብረ ታቦሩ ጉዞ ጦሩን ለመጎብኘት ነው። በሚቀጥለው ቀን ሰውየው ተቀብሎኝ የሚያስፈልጉኝን ነገሮች መናገር እንድችል ተፈቀደልኝ። ጀነራሉ ያለውበትን ሁኔታ በመገንዘብ እርዳታ እንደሚያደርግልኝ ቃል ገባልኝ። በሚቀጥለው ቀን ወደ ጎንደር አብሬው በመሄድ ከዚያ በኋላ በወታደራዊ አውሮፕላን ወደ አዲስ አበባ እንደሚሄድ ነው የታሰበው። ለአንድ ሰዓት የሚሆንም ስለ ጦርነቱ ቁጭ ብለን ተወያየን። ጀነራሉ ማወቅ የፈለገው በኢትዮጵያውያን በኩል ሁኔታው ምን እንደነበር ነው። በተጨማሪም አዲስ አበባ ከተማ የደረሰውን ውድመት ነገረኝ። ሲሪዞ ቢሮሊ አዲስ አበባ ከገቡት የመጀመሪያው ነው። በተሰረቀ በንጉሱ መኪና ሆኖ ነው የገባው። ከአየር ላይ የተነሳ ፎቶግራፍም አሳየኝና ስመለከት ቤቴ እንዳልፈረሰ ማየት ቻልኩ። እንግዲህ ነፃ የምሆንበት ሰዓት እየመጣ ነው። አጭር ቀን ብቻ ከተኩስ ልውውጥ ክልል ውጭ ሆናለሁና ሕይወቴን መጠበቅ እችላለሁ። ጀነራሉን ትቼ ስወጣ በጣም ደስተኛ ነበርኩ። ሁሉም ነገር በትክክል ከሄደ በአስራ ስድስት በለቀቅኩ ከሰባት ወራት በኋላ ተመልሼ አዲስ አበባ እንደምገባ ተስፋ አድርጌያለሁ። በሰኔ አስራ አምስት ገና ፀሐይ ሳትወጣ ተዘጋጅቻለሁ። ሻንጣዬ የያዘው ነገር ቢኖር ሶስት የጢም መላጫ ከሶስት መላጮች ጋራ ሳሙና፣ የእጅ ፎጣና የተጠቀለለ ብርድ ልብስ ነበር። ስንብቴ ከደጃዝማች አያሌውና ከሁሉም ወዳጆቼና የጦርነት ጓደኞቼ ጋር ከጠበቅኩት በላይ ከባድ ነበር። አይኖቼ እያነቡ ቃላቶቼም ጉሮሮዬ ውስጥ እየተሰነቀሩ ነበር። አብረን ደስታውን ቁጥር ስፍር የሌለውን መከራና ችግር ያሳለፍን ሰዎች እንደገና እንገናኝ ይሆን? በዚህ በክፉ ቀን መልሶ መገናኘቱ የማይታመን ነገር ነው። ደጃዝማች አያሌው መሄዴን ሲገነዘቡ ተመልሼ መጥቼ የእሳቸው ሐኪም እንደሆን ቃል አስገቡኝ። እሱም እኔ የምመለስበትን ሁኔታ ደጃዝማች ካዘጋጁ ነው። ልክ ስንለያይ ብዙ መቶ የማር ቴሬዛዎች ለመንገድ እንዲሆን ብለው ሰጡኝ። እንደማፈር ብለው ገንዘቡን ሲሰጡኝ ሐዘኔታ ተሰማኝ። ቢችሉ ከዚህ እጥፍ ሊሰጡኝ እንደሚችሉ አውቃለሁ። የደጃዝማች ሚስት ወይዘሮ ማናህሎሽ የጣታቸውን የወርቅ ቀለበት አውልቀው ለማስታወሻ እንዲሆን ብለው ሰጡኝ። አቶ ማሞና ባለቤቱ እንደ ሕፃን ልጅ ያነቡ ነበር። ትንሿ አጸደ ከእግሬ ላይ ተጠምጥማ አባባ ጥሎን አይሄድም እያለች ትጮኻለች። ከዚያ ቀጥሎ ሀምሳ የሚሆኑት የደጃዝማች የቀሩት የግል ዘቦች በአክብሮትና በጸጥታ እየመጡ ጉልበቴን ወይ እግሬን ይስማሉ። በዚህ ሁሉ መሃል የከዳኋቸው መስሎ ተሰማኝ። ነገር ግን መሄድ ነበረብኝ፣ ግዴታዬ ነበር። ጀነራሉና ተከታዮቹ ስንብቱን ትቼ ከመልቀቄ በፊት ተነስተው ሄደዋል። የጭነት መኪና ከአስር ወታደሮች ጋር ሆኖ ይጠብቀኝ ነበር። ሹፌሩ ባለበት ጋቢና በኩል ዘልዬ ገባሁ። ማርሽ የተቀየረ፣ መኪናው ማጓራት ጀመረ። ከዚያም ጓደኞቼና ከተማው ከጋራው ጀርባ ተሰወሩ። ጉዞው ከመጀመሪያው አስቸጋሪ ነበር። ለብዙ ቀን ሲዘንብ ሰንብቷል። እየደጋገም በጭቃ እየተያዝ ሁላችንም እየወረድ እንረዳ ነበር። ትልቁን የርብ ወንዝ በአጼ ፋሲል ድልድይ ላይ ተሻገርን በኋላ መንገዱ ደረቅና ለስላሳ ሆነ። ጉዟችንም ይፋ ግን አልፎ ባሰልቺው የደንቢያ ሜዳ በኩል ቀጠለ። ለምሳ በጣና ሐይቅ ዳርቻ አጭር ረፍት ካደረግን በኋላ እንደገና ጉዟችንን ቀጠል። አሁን ደግሞ የመንገዱ ችግር እንደገና መጣ። ዳገታማ ነው። ዝናብ መጣል ጀመረ። መኪናው ይንሸራተታል ወይም ጭቃ ውስጥ ይከረከራል። ጎማ በየተራ እየተነፈሰ ጉዟችንን አራዘመው። ከሌሊቱ ሰባት ሰዓት ሲሆን በጎንደር የወታደር ካምፕ ግቢ ውስጥ ገባን። አብረውኝ የተጓዙት ሰዎች መኖሪያ ቦታቸው ስለሆነ እያንዳንዳቸው ድንኳን አግኝተዋል። ሌሊት ስለሆነ ሁሉም ስለተኛ ለእኔ ማደሪያ ሆቴል አልተገኘም። ስለዚህ ብቻዬን የቀረውን ሌሊት ከጭነት መኪናው ጀርባ አሳለፍኩ። ጭቃ በጭቃ ሆኛለሁ። በድካም ሙትት ብያለሁ። ለማንኛውም ጎንደር ገብቻለሁ። ቀስ በቀስ ወደ ግቤ እየተጠጋው ስለሆነ ደስተኛም በመሆኔ እንቅልፍ እንዲወስደኝም አደረግኩና እንደወደቀ ግንድ ተኛው። ቀረብ ያለው የአውሮፕላን ማረፊያ ከጣና ሐይቅ አጠገብ የሚገኝ ጎርጎራ የሚባል ቦታ ነው። በአስራ ስድስት ማምሻውን ወደ ጎርጎራ ልንሄድ ነው። በተመደበልኝ አስጎብኝ እርዳታ ቀኑን የፈረሱትን በመካከለኛው ክፍለ ዘመን የተሰሩ የጎንደር ቤተ መንግስት ግንቦች ስጎበኝ ዋልኩ። አለዚያ ከተማው እንኳ ምንም የሚታይ ነገር የለውም ነበር። በጊዜ ብዛት የግንቡ ቅስቶች፣ ጡቦችና ሲሚንቶው ተጎድተዋል። የፈራረሱት ግንቦች ብዙ ጊዜ ሳይቆዩ እንዳለ እንደሚናዱ ነው። እንደተረዳሁት ከሆነ ደግሞ ጣሊያኖቹ ግንቦቹን ለማደስ ምንም ፍላጎት የላቸውም። በመካከለኛው ክፍለ ዘመን የኢትዮጵያ መናገሻ ከተማ ስለነበረው ጎንደር ያን ሁሉ ከሰማሁ በኋላ ከተማውን ሳየው እንደጠበቅኩት ስላላገኘሁት በጣም ነው ያዘንኩት። ጠቅላላው ጎንደር ያልጸዳና ያረጀ ሆኖ ነው የታየኝ። ጣሊያኖቹም ከተማውን ከጎንደር 40 ኪሎ ሜትር ርቀት ወደሚገኘው ወደ ጎርጎራ ለመውሰድ ያቀዱ ይመስላል። ለምሳ የተጋበዝኩበት የጀኔራሉ ጽህፈት ቤት በሚገርም ማረፊያና መናፈሻ ቦታ እድሜ ባላቸው የወይራና የጥድ ዛፎች ባሉበት ነው ያረፈው። በመሃሉም የፈራረሰው የመዝናኛው ግንብ አለበት። ባለ ሁለት ፎቅ የሆነው የመዝናኛው ግንብ በየወለሉ አዳራሽ ያለው ሲሆን በድሮ ጊዜ ለመዋኛ የሚያገለግል የውሃ ፈሰስ ላይ ነበር የተሰራው። አሁን ድረስ የሚያገለግል መሻገሪያ ድልድይ ወደ ግንቡ ያስገባል። ከንጋቱ 11 ሰዓት ሲሆን ዱቄትና ሌላም ቀለብ የተጫኑ ሁለት የጭነት መኪናዎች ይዘን ወደ ጎርጎራ መንገድ ጀመር። ከብዙ ድካም በኋላ በዝናብና በሚያንሸራትት መንገድ ጎማዎች እየተነፈሱብን ከጠዋቱ ሶስት ሰዓት ጎርጎራ ደረስ። እዛ እንደደረስኩ በአንድ ሻለቃና አስር ወታደሮች ወዳጅነት የሌለበት አቀባበል ነበር የገጠመኝ። ሆኖም በጦርነቱ ጊዜ ኢትዮጵያውያን እንዴት እንደተዋጉ ለማወቅ ታላቅ ጉጉት ስለነበራቸው ንግግር ተጀመረና በመካከላችን የነበረው ቀዝቃዛ ግንኙነት ቆመ። በየጊዜው ግን እየደጋገሙ ስዊድኖች ጥሩ ሰዎች አይደሉም እያሉ ያስታውሱኝ ነበር። እንደ ጣሊያኖቹ ከሆነ እያንዳንዱን የሚያገኙትን የስዊድን ዜጋ መስቀል ነበረባቸው። ያም ሆኖ ጥሩ ምግብና ጥሩ መኝታ ከማግኘት አልተከለከልኩም። በኋላ እንደተረዳሁት ስዊድኖችን መስቀል በሌላ መንገድም ሊደረግ ይቻላል። ልክ እንደ ግሬታ ጋርቦን የመሰለ ሰው ፎቶግራፍ ከምሽግ ግድግዳ ጀርባ እንደ መስቀል ማለት ነው። ጎርጎራ አውሮፕላን እንደሌለ ተነገረኝ። በዝናቡ ምክንያት ወደ አዲስ አበባ የሚሄድ አውሮፕላን የለም። ግን በነጋታው ከጎጃም የሚመጣ ካፕሮን የሚባል አውሮፕላን ይጠብቁ ነበር። አውሮፕላኑ ከጥቂት ቆይታዎች በኋላ ወደ አስመራ ይሄዳል። ሜጀሩ ወደ አስመራ እንዲሄድ ስለተፈቀደለት አውሮፕላኑ ለሱ ሲባል ነው ጎርጎራ የሚያርፈው። ለእኔም እንግዲህ ቦታ አይጠፋም። አጋጣሚ ሆኖ እኔም የጉዞ ፈቃድ አለኝ። ሆኖም ማለፊያ ወረቀት አልነበረኝም። ጀነራል ቢሮሊ ለኔ ወደ አስመራ ለመሄድ ክፍት ነው፣ ከዛ በኋላ ወደ አዲስ አበባ መሄድ እንደምችልም ነግሮኝ ነበር። ሌሊቱን በሙሉ ሲዘንብ አደረ። ጠዋት አስቀያሚና ቀዝቃዛ ነበር። ከጠዋቱ ሶስት ሰዓት ሲሆን ባለ አንድ ሞተር ቦምብ ጣይ አውሮፕላን ሲመጣ እኛ በዝናብ የራሰው ማረፊያ ላይ ወጥተን እየጠበቅ ነበር። መንገደኞቹ የአየር ኃይል ጀነራልና ሁለት ረዳቶቹ ፓይለቱና መካኒኩ ከአውሮፕላኑ ወረዱ። የነበረንን ሐሳብ ነገርናቸው። ጀነራሉም ሁለት ሰዎች መውሰድ የሚችልበት ሁኔታ የለም ብሎ መለሰልን። አንድ ሰው እንኳ ተጨምሮ ተንደርድሮ ለመነሳት አስቸጋሪ ነው አለ። ሜጀሩ በደግነት ቦታውን ለቀቀልኝ። ምድሩ በጣም ረጥቦ ስለነበር አውሮፕላኑ የተነሳው በሁለተኛው ሙከራ ነበር። የጣና ሐይቅ እንደ መስታወት ተዘርግቶ ይታያል። ከዚያ ውጭ ግን የቀረውን መሬት ከባድ ደመና ሸፍኖታል። ምንም ማየትም አንችልም ነበር። ነፋሱ ደግሞ እንደ ማዕበል ነው። አስቀያሚ የአየር ጉዞ ነበር። ቀዝቃዛው አየር በቦምብ መጣያ ስድስት ክፍተቶች በኩል ስለሚገባ በብርድ ተንሰፈሰብ። ወደ ሰሜን ተራሮች አካባቢ ስንደርስ ከደመናው በላይ 5200 ሜትር ከፍታ መውጣት ነበረብን። አሰቃቂ ነበር። ወደ ተከዜ ረባዳ መሬቶች ስንደርስ ደመናው ቀለል ማለት ስለጀመረ ወንዞችንና በጦርነቱ ጊዜ በደንብ የማውቃቸውን የትግራይ መሬቶች ማየት ቻል። ነገር ግን እንደገና የኤርትራ ከፍታማ ቦታዎች እስክንደርስ ድረስ ደመና መልሶ ሸፈነ። በዚህ ጊዜ የአውሮፕላኑ ነዳጅ መጠን በፍጥነት እየቀነሰ እንደሆነ መጠቆሚያው ያሳያል። በደመናዎቹ አልፈን ከአስመራ 80 ኪሎ ሜትር ርቀት የሚገኘው አዲቋላ ከተማ ስንደርስ 200 ሊትር ብቻ ነው የቀረን። አውሮፕላኑን እያበረረ የነበረው ጀነራል ያለው ነዳጅ ያሰብንበት ቦታ ያደርሰናል ብሎ ነው ያሰበው። እንዴትና ለምን አቅጣጫው እንደጠፋብን አልገባኝም። ያወቅኩት ተመልሰን አድዋን እንደገና በሩቁ ስናይ ነው። የሚታመን ነገር አልነበረም። በቀጥታ ወደ መጣንበት አዙረን ተመልሰናል። ካፒቴን ፓይለቱ ደጋግሞ ስለ አቅጣጫው ተናግሮ ነበር። ነገር ግን ጀነራሉ ሊሰማው አልፈለገም። አድዋ መታየት ሲጀምር በመቶ ሰማንያ ዲግሪ ተመልሰን ዞርን። መጠቆሚያው በዚህ ጊዜ 100 ሊትር ነዳጅ ብቻ መቅረቱን ነው የሚያሳየው። ያ እንግዲህ አዲቋ ላይ የሚገኘው አውሮፕላን ማረፊያ ሊያደርሰን ይችላል። ከጥቂት ጊዜ በኋላ ግን የሆነ ነገር ተበላሸ። ከዚያ በኋላ ፍጹም ጸጥታ። የምንሰማው ነገር ቢኖር የአውሮፕላኑ ክንፍ አየሩን እየቀዘፈ ሲሄድ የሚያሰማው ፉጨት ነው። ሞተሩ ቆሟል። ነዳጁ አልቋል። 50 ሊትር የሚሆን በነዳጅ መያዣ ውስጥ ቢኖርም እኛም 1000 ሜትር ከፍታ በአየር ላይ ነበር። በፍጥነት እየዘለላችሁ ውጡ አለ ጀነራሉ በጩኸት መሪውን ለካፒቴኑ እየለቀቀ። በደንቡ መሰረት ሁላችንም ፓራሹት አስረናል። ቁልቁል ተመለከትኩ። በሕይወቴ ከአየር ላይ ዘልዬ ለመውረድ ደፍሬ አላውቅም። አስቡት እንግዲህ ፓራሹቱ ባይከፈትስ? በፍጥነት ወደ ምድር ወርጄ በፈጠፈጥ ምን አይነት ሰውነት ነው የሚቀረኝ? አንድ ሰው መሞት ካለበት ምናልባትም ይህ የተሻለ አሟሟት ይሆናል። ባላችሁበት ቆዩ፣ ይህን ነገር ልቆጣጠረው እችላለሁ። የሚያረጋጋ የፓይለቱ ድምፅ ነበር። አውሮፕላኑ እየተሽከረከረ ቁልቁል ወረደ። መሬቱ እየተቃረበ ይመጣል። ተክሎቹና ምድሩም እየተለቁ መታየት ጀመሩ። እኛ ባለንበት ቆመን መሬቱ በእኛ ዙሪያ የሚሽከረከር ነበር የሚመስለው። ከጥቂት ሰከንዶች በኋላ ሜዳ መታየት ጀመረ። ወለሉ ላይ ተኙና አጥብቃችሁ ያዙ፣ አውሮፕላኑን ላሳርፍ ነው። ኃይለኛ መንጠርና መርገብገብ ነበር። እኔም የሚሽከረከር አውሎ ነፋስ አዙሪት ውስጥ ያለው መስሎ ነው የተሰማኝ። እርስ በራሳችን እስክንላጋ ድረስ ደጋግሞ መንጠር፣ ቀጥሎም ድንገተኛ መርገብገብ ካደረግን በኋላ ቆምን። ፓይለቱ ለማሳረፍ ሲዘጋጅ ፍጥነቱን ለመቀነስ ልጓሙ ተረግጦ ነበር። ነገር ግን ከፊት ለፊቱ ትልቅ ዛፍ ሲያይ በድንጋጤ ልጓሙን እንደያዘ መሬቱ ላይ አረፈ። አውሮፕላኑ በቀኝ በኩል ዛፉን መትቶ ሰብሮታል። በዚህ ምክንያት በቀኝ በኩል የሚገኘው የማቆሚያ ልጓም ተሰብሯል። በግራ በኩል ያለው ብቻ ስለሚሰራ አውሮፕላኑ ተሽከርክሮ ካፒቴኑ ወዳልፈለገበት ወደ መጣበት አቅጣጫ በኩል ዞሯል። ወደፊትም በቁጥቋጦና በትናንሽ ዛፎች ላይ በመሄድ ጉድባ ውስጥ ሲደርስ ብቻ ቆመ። ነገር ግን መጨረሻው ጥሩ የሆነ ነገር ጥሩ ነው። ከመጥፎ አደጋም ተርፈናል። ከያዝነው ስንቅም ጥሩ ምግብ አዘጋጀን። በአውሮፕላኑ ጥላ ስር ተጠግተን ምግቡን በላን። ሁሉም የምመኘው ነገር ነበር። የጎደለኝም አልነበረም። ወደ አድዋ ከሚወስደው ዋናው ጎዳና 6 ኪሎ ሜትር ርቀት የአውሮፕላን ድንገተኛ ማረፊያ ከመረብ ወንዝ አጠገብ መሰራቱን አወቅ። አልፎ አልፎም አልፈው ከሚሄዱ መኪኖች ድምፅ እንሰማ ነበር። የአካባቢው ተወላጆች መጡ። የጣሊያን የመንገድ ሰራተኞችም መጡ። አውሮፕላኑ ሲዘል የተጎዳውን ካፒቴን ተሸክመው መንገዱን በማሳየት ረዱን። በተጠራው አምቡላንስም ሆነን መጀመሪያ ወደ አዲቋላ ከዚያም ወደ ጎራ ቀጠል። ጎራ ትልቁ የጣሊያኖች የአየር ጣቢያ ነው። ከአስመራ በደቡብ 40 ኪሎ ሜትር ርቀት ቦታ ላይ ነው የሚገኘው። በዚህ ቦታ ወደ አዲስ አበባ የሚሄድ አውሮፕላን እየጠበቁ የአብራሪ መኮንኖች እንግዳ ሆኜ ለሁለት ቀናት ቆየው። የዝናብ ወራት ስለጀመረ የአውሮፕላን በረራዎች ይሰረዙ ነበር። መጥፎ አጋጣሚ ነበር። ለእኔ የነበረኝ የቀረኝ አማራጭ በአስመራ በኩል ሄጄ ከምጽዋ ጀልባ ይዤ ወደ ጅቡቲ መሄድ ነው። ነገር ግን እንዴት ብዬ ነው ለጉዞ ይለፍስ ሆነ ገንዘብ የማገኘው? ምንም ቢሆን ለአንድ ነገር መውጫ አለው። አስመራ ውስጥ ወደ አዲስ አበባ ለመሄድ ፈቃድ እስካገኝ ድረስ ለሶስት ሳምንታት መቆየት ነበረብኝ። በመጨረሻ ይለፍ ወረቀት ማግኘቴ ከታላቅ እድል ነው የሚቆጠረው። ይህን ይለፍ ለያዘ ሰው ምንም እክል እንዳያጋጥመው የሚል ጽሑፍ ያለው ይለፍ አዲስ አበባ ከተያዘች ወዲህ ለሲቪል ሰው ሲሰጥ አምስተኛው ነው። ሌላ ከፍ ያለ ችግር ሳይፈጠር የምጽዋን ሞቃት አየር ከተቀበልኩ ሐምሌ 17 አዲስ አበባ እገባለሁ። ቀናቱን ሳስብ ዘጠኝ ወራቶች አልፈዋል። በመጨረሻም አዲስ አበባ የደረስኩ ዕለት እየዞርኩ ያየሁት ውድመት የፈጠረብኝን የሐዘን ስሜት ምንጊዜም አልረሳውም። ስለዚህ ጉዳይ ግን ብዙ ሰዎች ስለጻፉ በዚህ ውስጥ መጥቀስ አያስፈልገኝም። በየመንገዱና በየገበያ ቦታው ይርመሰመስ የነበረው ሰው ባላባቶች ከአጃቢዎቻቸው ጋር በፍጹም አይታዩም። የአውሮፓውያን ሰራተኞች ከሆኑት በስተቀር ሁሉም ኢትዮጵያውያን የሸሹ ይመስላል። ቤቴ ውስጥ የቀረ አንድም ነገር የለም። ሁሉም ነገር ተዘርፏል። በደቡብ በኩል ከአዲስ አበባ 150 ኪሎ ሜትር ርቀት ከሚገኘው እርሻ ቦታዬ ጋር ግንኙነት ማድረግ አልተቻለም። እስካሁን ራቅ ካለው ከእርሻ ቦታው አለ ከሚባለው ከወንድሜ ከዋልደማር ጋርም መገናኘት አልተቻለም። ጣሊያኖቹ ሰዎች እንዲልኩም ሞክሬ ነበር። በፈቃዳቸው ከሚጓዙ ጀርመኖች ጋራም አብሬ እንዲሄድ ብለምንና ብማጸንም ትከሻቸውን እየገፉ አይሆንም ነው የሚሉት። ሌላ አይነት ሙከራ አደገኛ ነበር። የአገሬው ሰዎች አውሮፓውያንን እንዳይነኩ የሚል ጽሑፍ ያለባቸው ወረቀቶች በአውሮፕላን ተበትነዋል ብለው ያጽናኑኝም ሞከሩ። አዲስ አበባ በቆየሁበት ጊዜ ሁልጊዜ ማታ ማለት ይቻላል ጣሊያኖቹ በጣም በሚፈሯቸው ሽፍቶች ከተማዋ ጥቃት ይደርስባት ነበር። በእነዚህ የአባት ሀገር ተዋጊዎች እጅ የወደቁ ጣሊያኖች አስከሬን ካየሁ በኋላ የጣሊያኖቹ ፍርሃት አላስደነቀኝም። አዲስ አበባ በመጣው ከጥቂት ቀናት በኋላ የጣሊያን ሆስፒታል ወደሚባለው ቦታ ሄድ። በዚያም ለብዙ ዓመታት የሆስፒታሉ ኃላፊ የነበረ ጓደኛዬን ለመገናኘት ነበር። በአምቦ መንገድ ላይ በሚገኘው አሁን በጣሊያኖች እጅ በሆነው የስዊድን ሚስዮን ማዕከል አጠገብ ደርሼ ነበር። ማዕከሉ ከሆስፒታሉ ጎን ነው የተሰራው። በድንገት በግራ በኩል ካለው ጎድጓዳ ስፍራ ጥቂቶች እያፏጩ ይመጡ ጀመር። በማዕከሉ ግንብ ጀርባ የጣሊያኖቹ አውቶማቲክ መሳሪያም መሲሰጥ ጀመር። ለማሰብ እንኳ ጊዜ ሳላገኝ በሁለቱ ተኩስ ልውውጥ መሃል መሆኔን አወቅኩ። ከአንድ ጦርነት ወደ ሌላ ተሸጋገርኩ። ያ ሁሉ ተብሎና ተደርጎ በመጨረሻው ሕይወቴ ሊያልፍ ነው ማለት ነው። በኋላ አንድ የጣሊያን መኮንን እየተሳበ መጥቶ አፌን ከፍቼ እዛው ባልቆም እንደሚሻለኝ ይልቁኑ ተከትየው ከሚሽኑ ግንብ ጀርባ እንድጠለል ጮኸብኝ። ለሶስት ሰዓታት ቁጭ ብዬ የተኩስ ድምፅና የጥይቶችን ፉጨት ሳዳምጥ ቆየሁ። የጣሊያኖቹ ካምፓኒ ወጥቶ ለማጥቃት ዝንባሌም አላሳየም። ምክንያቱም ከተኩሱ በመገመት የሽፍቶቹ ቁጥር ከሀምሳ በላይ ይሆን ነበር። በአዲስ አበባ ውስጥ ምቾት ባይኖረውም ለአምስት ሳምንታት ቆይታ ካደረግኩ በኋላ ከተማውን እንድለቅ ተገደድኩ። ጣሊያኖቹ በግልጽ ስዊድናዊ የሚባል ሰው ማየት እንደማይፈልጉ ነው የነገሩኝ። ያለኝን ነገር በሙሉ በሁለት ሻንጣዎች አሽጌ ለዘጠኝ ዓመት የሠራሁበትን ከተማ ለቀቅኩ። በዚህ ከተማ የተዳርኩበት ቤት የሰራሁበትና ሁለት ልጆች ያፈራሁበት ነበር። ተመልሼ የማላያቸውም ብዙ ጓደኞች ነበሩኝ። በጣም የለመድኩት አገር ቋንቋቸውን እንደራሴ አድርጌ የምናገረውና እየወደድኳቸው የመጣሁት ተወላጆች ለዕድሜ ልክ ላጣቸው ነው። የነበረኝን ገንዘብ በሙሉ ያፈሰስኩበት የእርሻ ቦታዬም ለነፋስና ለውሃ ሊቀር ነው። በጣም ያሸበረኝ ነገር ግን የወንድሜ ጉዳይ ነበር። ምንም ላደርግለት የምችለው ነገር አልነበረም። በዚያን ጊዜ ያላወቅኩት ነገር ከሁለት ወራት በኋላ በእርግጠኝነት እንደተረዳሁት ለዘላለም እንደማላየው ነው። ከወንበዴዎች በተተኮሰ ጥይት ሕይወቱ አልፏል። ምናልባትም በግንቦት ወር መጨረሻ አካባቢ ነበር። ብቻውን ተረስቶ ቀርቶ ቁጭ ባለበት ስርዓትና ሕግ በሌለበት ባሩሲ ያለምንም ማምለጫ እርስ በርስ በሚዋጉ ጎሳዎችና በጨካኝ ወንበዴዎች ተከቦ ነበር። እኔ ስንት ጊዜ ነው የሞትን ነጭ ዓይኑን ያየሁት፣ ግን ሕይወቴን እጅና እግሬን ይዤ ያመለጥኩት። ነገር ግን ዋልደማር መሞት ነበረበት። አጋጣሚ አይሆንም፣ በፍጹም ማጋጣሚ ለማለፍ የሰው ሕይወት በጣም ውድ ነው። ለሁሉም ለሚሆነው ነገር ሁሉ ትርጉም ይኖረዋል። ይህ አመለካከትና በቅጽበት መሞቱ ለኛ ለምንወደው ለሐዘናችን ማጽናኛና ብሩህ የሆነ የእሱ ትዝታ እንዲኖረን ይረዳናል። በግልጽ በፖርት ሳይድ በአንድ ካፌ ቁጭ ብዬ ወደ አገሬ የሚወስደኝን ኮምፔኝ የተባለ ጀልባ ስጠብቅ አንድ ሰው በአማርኛ ሲያናግረኝ ሰማሁ። ጀልባው እንደ ነዳጅ ኃይል የሚጠቀምበትን የድንጋይ ከሰል እየሞላ ነበር። በአማርኛ ያናገረኝ ሰው የንጉሱ ሾፌር መሆኑን ሳውቅ በጣም ነው የተገረምኩት። የተላከው ከቴጌዋ ነው። ከቴጌዋ ከኢየሩሳሌም ተመልሰው ወደ እንግሊዝ አገር እየሄዱ ነበር። በሚገርም ሁኔታ የኔን መምጣት ሰምተዋልና መንገዴን እንዴት ብዬ እንደምቀጥል ማወቅ ይፈልጋሉ። እኔም በሚሄድበት ጀልባ ስለሚሄዱ ጀልባ ውስጥ መገናኘት የምንችል ከሆነ ብለው ጠይቀዋል። በተከተሉት አምስት ቀናት ከቴጌዋ ጋር በየቀኑ እንገናኝ ነበር። በጣም የወዳጅነት ስሜት ያሳያሉ። በእርግጥም ኢትዮጵያ ውስጥ ስላለው ሁኔታ ደግሞ ማወቅ ይፈልጋሉ። ክብደት ከመቀነሳቸውና ከሚታይባቸው የሐዘን ስሜት በመነሳት በቅርቡ ያሳለፉት ወራት ከባድ እንደሆነባቸው ያስታውቃል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።